Thanks for calling Harmony Hotel. May I assist you?
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
Harmony Hotel።
አዎ፣ እሺ የስብሰባ አዳራሽ book ማድረግ ፈልጌ ነበር።
marketing ላገናኙት እባክዎን።
okay እሺ።
ጤና ይስጥልኝ marketing።
ሰላም ጤና ይስጥልን።
ጤና ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ?
አለሁ።
አለን። የስብሰባ አዳራሽ ፈልገን ነበረ። ከሁለት መቶ እስከ ሶስት መቶ ሰው የሚይዝ ይኖራችኋል?
እ፣ ቀኑን ትነግሪኛለሽ ለመቼ እንደሆነ?
ለ March seven March seven check አድርጌ መልሼ ልደውልልሽ። ስልክሽን እሺ ላድርግ።
እ፣ ያው book ካደ- ከተደረገም ቀን ልንገርክ በሰባት ወይም በስምንት እሺ ካልሆነም ቀደም ብሎ በአራት እና በአምስት
አሁን እሺ፣ ስልክ ቁጥርሽን ልቀበል።
እ፣ እሺ በዚሁም መልሰ መደወልት ግን ስልክ ልስጥክ።
line ነው አይታየኝም።
okay ዜሮ ዘጠኝ እሺ ዜሮ ዘጠኝ ስልሳ ስድስት አስራ አንድ አስራ አንድ አርባ ስምንት አርባ ስምንት አርባ ስድስት አርባ ስድስት ማለት ነው።
ዊንታ እሺ እሺ thank you